ይመስልኝ አሪፍ ቤት ነው ባኩመለዶ
ጤና ይስጥልኝ። የእንትን የቴሌግራም ቁጥራችሁን አንድ የፈልጌ ነበር።
እሺ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት አስራ ሶስት እሺ ዜሮ አንድ ሀምሳ አምስት እሺ እ፣ ቀጥታ እንትን ብልክ እዛ ጋር የሚያየው ሰው ይኖራል ልክ አይደል?
ነው አሁን ለሚዲያ።
እንትን ስክሪንሻት ላኪልኝ ላይ ነው ቁጥሩን እናገኘዋለን።
እርግጠኛ ለምን ብዬ
እናየዋለን እሺ።
ደንበኛችን ከስር ስልኮትንና ስሞትን ያስቀምጡልን።
እሺ እሺ እሺ መልካም ምሽት ይሁንልዎት።